ጤና ይስጥልኝ።
hello ኮምልድ ነው።
እንዴት ነሽ እናቴ? ሰላም ነው? አይ ትላንትና ማታ ላይ ነበር አንድ ሺህ ብር withdraw ብዬ ነበር እና አልገባልኝም። እኔ ጋር አልገባልም።
ላይ ያልገባሉትን ፎቶ ያንሱና transaction- በቴሌግራም ይላኩልን።
ልክ ያለ ልኬላችኋለሁ። ኧረ ቴሌግራም ላይ ልከውን ዛሬ አ።
መልስ እናሳውቆታለን።
እ
መልሱን ቴሌግራም ላይ እናሳውቆታለን። በትዕግስት ይጠብቁ።
እሺ በዚህ ስልክ ነው። ቸግሮኝ ነው ቸግሮኝ ነው። በእናትህ ቶሎ ላኩልኝ በእናትሽ አስቀድሜ
አስተላልፈን ሎታል እ አስተላልፈን ሎታል። መልስ እናገኝ እናሳውቆታለን።
እሺ አትተቆጣሽ። እሺ